ጣና አስጠልም ማለት
አብረሽ ጠልል የሰላም ባስ ቁጥር ስልኬ ነበር።
ሰላም ባስ አዎ ሰላም ባስ ወይ አባይ ባስ ዜሮ ዘጠኝ አስራ ሶስት
ዜሮ ዘጠኝ አስራ ሶስት
መስላኝ ነው
ዜሮ ዘጠኝ አስራ ሶስት ሀያ ስምንት ሀያ ስምንት
አርባ ሰባት ሀያ ዘጠኝ አርባ ሰባት ሀያ ዘጠኝ ወይም ደግሞ ስልሳ ስምንት አስር የሁሉም ባስ መረጃ የሚሰጡ አሉ። ደውሉላቸው ካልሰራሱ።
ስልሳ ስምንት አስር እሺ አዎ አመሰግናለሁ።
ስለደወሉ እናመሰግናለን።
አመሰግናለሁ አመሰግናለሁ።